ሎነ ስልምቤት ቤት
ሄሎ ትንሽ ጠብቀኝ ብሎ ነበር ልጁ ነበር ያነሳልኝ። ዛግሬ አርብ ዕለት ፖስት አድርገ ብሩ
እሺ፣ አልገባልህም?
አልገባልኝ። አሁን ደግሞ ዜሮውን አስቀርና ግባ አለኝ። ዜሮውን አስቀርቼ ሲገባ ደግሞ ሎጎን አላረግም አለኝ።
ኦኬ እሺ፣ ዞ- ምን ዜሮ ነው አካውንት ላይ ያለ ብሩ deposit አለው።
አ አ እሺ።
ዜሮ አለ አዎ።
እሺ እሺ፣ ቆይ አንዴ ጠብቀኝ። አሁን ያወራው ልጅ ነበር ዜሮ ሆኗል። deposit አድርጎ እሱ ነው።
ሄሎ ሄሎ
ሄሎ
እስኪ ዘጠኛ ሁለት ብለህ ገባና ማለት ነው አ ፎርጌ- forget password በለው
ፎርጌት ፎርጌት ባሶ ፓስወርድ በለውና ዘጠኛ ሁለት ብለህ አስገባና ስልክ ቁጥርህን ፎርጌት ፓስወርድ ስንት?
በለውና ምን ያልከኝ
ስንት አስገባን አልከኝ?
ዘጠኝ ሀያ ሁለት ብለህ ጀምርና ዜሮ ዘጠኝ ሳይሆን ዘጠኝ